ጤና ይስጥልኝ።
Hello
ሰላም ጤና ይስጥልኝ።
እንትን ለመመዝገብ ነበር ዶንኪ ቲቪ ቲቪ እንትን አ እሺ ይቻላል። ስሞትን ማን ልበል ከይቅርታ ጋር ኧረ አይደለም እሺ ክፍያ ምናምን ስንት ነው?
data እየመዘገብኩ ስለሆነ ስሞት ቢነግሩኝ ደስተኛ ደስተኛ ነኝ።
ሲሳይ ታድ- ሲሳይ ታደለ ሲሳይ ታደለ አ
አድራሻ የት ነው አቶ ሲሳይ?
እ አራሻ አድራሻ?
ኮልፌ ቋጠን አተራ ማለት
እሺ ትምህርቱ የሚሰጠው ለሳምንት ለስድስት ቀን ብቻ ነው።
እ content editing፣ በጎ አድራጎት፣ marketing ከእነዚህ ከአራቱ ኮርሶች ውስጥ የፈለግከውን ኮርስ መርጠህ መማር ትችላለህ ማለት ነው።
አ ትምህርቱ የሚጀመረው ከመስከረም በኋላ ነው። system ስላስቸገረን ከመስከረም በኋላ ነው የሚጀምረው ማለት ነው።
ከመስከረም እኔ ምንሽ ወይ ክፍያ ምናምን አለው እንዴ?
ክፍያ አለው ግን ለጊዜው ስንት እንደሆነ አልተወሰነም።
በቃ እሺ እንደዛ። አይ ክፍያውንም ለማወቅ ፈልጌ ነው።
ይቅርታ ክፍያው አልተወሰነም ስንት እንደሆነ።
እሺ መስከረም ስንት አልሽ?
ከመስከረም በኋላ ነው። system ስላስቸገረን እ ከመስከረም በኋላ fix ይሆናል።
እሺ እሺ እናመሰግናለን። መልካም Thank you.
ቀን። እሺ እናመሰግናለን።